Hello hello፣ ሰላም ጤና ይስጥልኝ። አዲስ ምንድርድር
አሁን ላይ ያለ scholarship ማወቅ ፈልጌ ነበር።
ይቻላል።
ለ February ወይም ለ March intake ይደርሳል አይደል?
የ March intake ቻይና ነበር ያለ scholarship።
አዎ።
Okay፣ ቴሌግራም ላይ text አድርጊልኝ እና በአይን አዲስ consultancy በሚለው search አድርገሽ requirement ኡን ልላክልሽ። የቻይና ላኪልኝ በይኝና እሺ ከዛ ውጭ ሌላ ምን ለ Europe ውስጥ Europe የአንድ አመት process ናቸው። September ናቸው
ሁሉም September intake ግን scholarship የሆኑት እንደዚህ ናቸው።
አይ አይደለም። እሺ self-funded ብለ
self-funded የሆነው ደግሞ እንትን ነው እ፣ ፖላንድ እና ሃንጋሪ አለ February intake።
February ሁሉ ብቻ አዎ አዎ የቱ ነው more እ እ የቱ ነው affordable ከቻይና እና ከሃንጋሪ ምን አልሽኝ?